ነው።
ጤና ይስጥልኝ ከቢጫ ኢትዮጵያ ነው የምደውልልዎት።
ተቋረጠ።
ስለተቋረጠ እና ልጄ አሁን የደወልበት ዘግቶብኝ።
ስልክ ቁጥር ለያዘው።
እሺ
እሺ አንድ የመስመር ላይ ጠብቅ። እሺ ለሚመለከተው አካል አስተላልፌዋለሁ። ግልጽ ነው። ሄሎ ወይ እሺ እሺ።
እ፣ ይቅርታ ደንበኛችን እ፣ ስሞቱም አልበት
እኔ ቲቱ
እ፣ ማን አሉኝ?
ዳዊት ዳዊት እሺ የአባት ስም
ቲቱ ፊቺው ቲቱ
እሺ ዳዊት ፊቺው ነው ያሉኝ።
አ እሺ አስተላልፌዋለሁ ለሚመለከተው አካል።
እሺ ግልጽ ነው። ሌላ ምርት ነገር አለ?
የለም የለም።
እሺ ስለደወሉ አመሰግናለን። ለመስተንግዶ ያሉትን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ጊዜ።
እሺ